hello ጤና ይስጥልኝ።
Donkey Tube አዎ Donkey Tube ነው። ምን ልርዳዎት?
ስላገኛቸው ደስ ብሎኛል። እኔ እርዳታ ፈልጌ ነበረ። አደዋወሌ maybe ማስረዳት የሚቻል ከሆነ መቀጠል እችላለሁ።
እህም፣ እ አሁን ላይ በእርዳታ እና በበጎ አድራጎት ዙሪያ እየመዘገብን አይደለም። ከአንድ ሺህ በላይ የተመዘገቡ ሰዎች አሉ case ኣቸው የተመዘገበ እና እነሱን እስከምናስተናግድ ለጊዜው መመዝገብ አቁመናል። ሌላ ጊዜ ይደውሉልን።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
እም።